ሄሎ ሄሎ ሰላም ይመስል።
አሁን ደውዬ ነበር ተቋርጦ ነው።
እሺ ምን ነበር?
አይ አዲስ game ካለ ብዬ ጅጅ ከጅጅጋ ነው ዳዊት እባላለሁ።
እሺ እኔ አሁን የማጫውተው keno spin ና dog ነው።
እሺ ብዙ ጊዜ dog ያስቸግራል ታውቂያለሽ፣ ቪዲዮም ስለሆነ ሌላ ሌላ game ካለ ለጠይቅ ነው።
dog ኡ እንዲቀየር
ቢሆንም እንደው አራተኛ ቢገባ አንዳንዴ ይሰራል፣ አንዳንዴ ያስቸግራል።
እሺ፣ ዶግ ራሱ አሁን እኔ ላይ የተጫነው ሁለት አይነት ነው። አንዱ ጠፍቶ አዲስ ካለ አዲስ እንትን ቢሆን ዳዊት ከጅጅጋ ነው ያልከኝ?
አዎ አሁን ደውዬ ነበር።
ማጫወታ ትኖስ እና ዶግራው ግን ውሻ ያስቸግራል።